Hello? ተነስቷል ወይስ አልተነሳም? ምን ሆነ?
እኔ ቪዲዮ ኢትዮጵያ ይዘልኝ እባክዎ ምንርዳው?
ጤና ይስጥልኝ። Hello Hello ይሰማል?
አዎ ይሰማናል።
እባክዎ እስቲ የ- አይ እስ- የ- የቢጂአይን ምርቶች እና loyalty program ኡን በተመለከተ ማወቅ ፈለግኩ።
ስለ ቢጂአይ ምርቶች ማወቅ ፈልገው ነው ደንበኛችን?
አዎ ቢጂአይ በአሁኑ ሰዓት እ፣ ሶስት የቢራ ምርቶች እ፣ በድራፍት መልክም በቢራ መልክም አለው። እንዲሁም ከአልኮል ነጻ ስንቅ የሚባል መጠጥ አለው። እ፣ ሌሎች ደግሞ ወይኖች አሉት። ሁለት አይነት ወይኖችም አሉት። አኬዚያ እና ሊፍት ባር የሚባሉ ማለት ነው። እ፣ ሶስቱ የቢራ አይነቶች እ፣ ካስል፣ ሜታ እና እ፣ ቅዱስ ጊዮርጊስ ናቸው በአሁኑ ሰዓት ያሉ። በድራፍትም በቢራም በሁለት በሁለቱም አለን ማለት ነው።
Okay
ሌላ ድረጓስ የሚሰሩት ነገር አለ።
አዎ አዎ፣ አይ የ- የ- የ- እንዴት ነው የምናገኘው? ምርቶቹን ከየት ነው ልናገኛቸው የምንችለው?
ማግኘት የሚችሉት እ፣ አካባቢው ካለ አከፋፋይ መውሰድ ይችላሉ። በብዛት መውሰድ ከፈለጉ ማለት ነው።
Okay
ለንግድ ቦታ ነው የፈለጉት
እ፣ አይ ለይበልጥ Event አዎ እ፣ እንዲሁም ከአከፋፋዮች አካባቢው ካሉ አከፋፋዮች ጋር ተነጋግረው ከእነሱ መውሰድ ይችላሉ።
እነሱን ማግኘት ከእናንተ address ኣቸውን ማግኘት ይችላለሁ። እኔ ለምሳሌ ያለሁት አየር ጤና አካባቢ ነው።
አየር ጤና አካባቢ ነው ያሉት።
አ፣ መስመር ላይ ይጠብቁኝ አንድ ጊዜ። Hello ደንበኛችን አቤት መስመር ላይ ስላስጠበቅኩት ይቅርታ። በአሁኑ ሰዓት እ፣ ትንሽ ጊዜ ይወስድብኛል አከፋፋዮችን ለማግኘት እ፣ ወይ መልሼ ልደውልልዎት ካገኘሁ።
ም፣ መልካም እሺ።
አየር ጤና አካባቢ የት አካባቢ ነው specific ቦታውን ይነግሩኛል?
አየር ጤና አየር ጤና አ፣
እሺ፣ እሺ፣ መልሼ እደውልልዎታለሁ ደንበኛችን።
እሺ።
የምናበረደው ነገር አለ ከዚህ ውጪ
አይ የለም።
እሺ፣ ስለደወሉ አመሰግናለን። ስለ አገልግሎት ያለንን ሀሳብ አስተያየት ከሚሰሙን ድምፅ በኋላ ያስቀምጡ። መልካም ቀን። እደውላለሁ።
እሺ